ጤና ይስጥልን በሽት ቤት
ሰላም ጤና ይስጥልን።
አለን አለን። እሺ ሰላም ነው።
አለን ወጪ አድርጌ ነበረ አልገባልኝም።
ወጪ አድርጌ አልገባልኝም። እስቲ አሁን ነው አሁን አሁን በደወልክበት ቁጥር አዎ
ስንት ብር ነው?
አምስት መቶ
ስንት ብር ነው ብር?
አምስት መቶ አምስት መቶ
ዛሬ ነው አይደለ?
አሁን አሁን አምስት መቶ አሁን አሁን
እሺ አሁን ገብቶላል። check አድርገው። እሺ
እሺ thank you አመሰግናለሁ።
ችግር የለውም።